ጤና ይስጥልኝ።
ሄሎ ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን። ሰላም ናችሁ?
እግዚአብሔር ይመስገን።
ደህና ነኝ። አይ መረጃ አዲስ የነበረ የአራተኛ ዙር ተማሪ ነኝ። እዚህ እንትን
እሺ፣
ማለት በጎ አድራጎቱ ላይ የሚለው ስልጠና በምን ደረጃ ነው?
ስሞቱ ማለት
ተስፋ ሚካኤል ይሰማል?
አዎ፣ የጻፍኩ ነው። ስልክ ልውሰድ። ተስፋ ሚካኤል
አዎ ተስፋ ሚካኤል ነኝ።
ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ አንድ ሰላሳ አንድ
አስራ አምስት እሺ፣
ሀያ ሰባት አስራ ሶስት
በጎ አድራጎት መማር የሚፈልጉት መረጃውን ፈልጌ ነው እ?
ለበጎ አድራጎት መማር ፈልገው ነው።
አዎ አዎ በጎ አድራጎት ማለት
እሺ ለግለሰብም ሆነ ለተቋማት
እም፣ እንዴት አድርጋችሁ የገቢ ማሰባሰቢያ የምታደርጉበት format ኦች፣ ህጎቹ የምትማሩበት ማለት ነው።
አሃ፣ ትምህርቱ የሚሰጠው ለስድስት ቀን ብቻ ነው።
አዎ
ከአስር ሰዓት እስከ አንድ ተኩል ነው ትምህርቱ የሚሰጠው።
እ?
ከአስር ሰዓት እስከ አንድ ተኩል
አስር ሰዓት አዎ፣ ምሽት
እሺ።
ክፍያችን አስር ሺህ ብር
ክፍያ ሁኔታው እንዴት ነው ብዬ ነው።
አስር ሺህ ብር
አስር ሺህ ነው።
አዎ፣
እም፣ በቃ እሺ እደውላለሁ። እንትን ካልኩ አቅሜ ከቻለ እደውላለሁ። አሁን እንኳን እንደዛ አይመስለኝም።
እሺ፣ እናመሰግናለን።
እሺ፣ መልካም እሺ።
ሰላም ይድረስልኝ።